ልጆች ማታ
ሌላ ተለያዩ እኮ ማ- እ፣ አምስት ቁረን አልዛ እቃቸውን ተለያዩ በምን ምክንያት ስምንት ሰዓት ደረሰ ሌሊት አ እነዛ እኮ እዚህ ከዚህ የገባሽው አዲስ አ- ሩብ ጉዳይ ምናምን ነው።
አንድ ሰዓት ተኩል ነው አይ የደረሳችሁ ማለት ነው።
ቢሆንም ምንም እንትና እኛ ወረፋ ይዘን ሄሎ እቃ ይዘዋማ።
ሄሎ አቤት ሄሎ አ- አላ- አቤት አሁን አልወኩም እክላ እታለም ከጉዱድ ኤክስፕሬስም ደውልሽ ከጅጅጋ እቃ መ-
እሺ የቱ ጋር ነው የምመጣው ደቡብ ይሆናል።
ሁድ ኤክስፕሬስ ቦሌ ሚካኤል ዳር ሰላም ሆቴል ብለሽ ምን አይ ትላለች ቦሌ ሚካኤል ትመጪና ዳር ሰላም አካ- ዳር ሰላም ቦሌ ሚካኤል ነኝ ዳር ሰላም የምትጓ ነው ያቸው አዎ ዳን ሰላም እሺ እሺ እዛ ስልሽ በጣም ደውይ በጣም ልወጣ ነው አላፊ ትላለች ያ እዛ ስለሽ ደውዪልኝ ችግር የለም አይ እሺ እሺ والله والله القصه الحين هكذا يطلع على السمك على السمك يطلع شوفي